Yeah.
Hello?
Hello?
Welcome to Toast.
አ- አ- ባለፈው ከሁለት ቀን በፊት የሁለት ኳስ ወጥቆብን Mhm.
አዎ ቦነስ አልተመለስልንም። በወቅቱ ደግሞ መቶ በላይ ነው ወጡ
ስንት ነው ቶታል ወዱ?
እ ቶታል ወጡ ቶታል ወጡ መቶ አስራ ሁለት
በአንድ ነው የወጣው?
አ- እ በአንድ ነው የወጣቦት?
አ- ሁለት ሁለት ስንት ነው ወዶቹ ወሎቹ?
ኦ- ኦቱ ቆይ አሁን እ፣ ኦ- ኦቱ ወደ መቶ
የሁለቱ የወጣቦት?
አ- አንዱ አ- አንድ አስራ ሰባት ነው አንድ ነጥብ አስራ ሰባት እሺ አንዱስ አ- አንዱ ደግሞ እንደዛ ነው
ተመሳሳይ ነው ወዱ?
ተመሳሳይ ነው። አዎ አዎ አንድ ነጥብ አስራ ሰባት
አዎ እርግጠኛ ነው?
አ፣ ቆይም አንድ ላ- ላረጋግጥልሽ።
እሺ እ፣ የለውም። እሺ ኦ- እ፣ ቦነስ
የለውም ማለት
የለውም። ቦነስ የለውም። cashback አይሰጥም።
ወይም